ጤና ይስጥልኝ በስትቤት ዮርዳኖስ ነኝ። ባኮ ምልርዳው አብሮ ይስጥልኝ። የሆነ ታመላሽ ነበረ ቤት ቤት አልጻፋም።
ምን ምን ካሸሪ ኮድ ልንገር።
እሺ አዎ ይንገሩኝ።
አስራ አራት አስራ ዘጠኝ
አስራ አራት አስራ ዘጠኝ ሀያ አንድ ሀምሳ ሶስት ሀያ አንድ ሀምሳ ስድስት ሀምሳ ሶስት ሀምሳ ሶስት ሀምሳ ሶስት አስራ አራት አስራ ዘጠኝ ሀያ አንድ ሀምሳ ሶስት እሺ መስመር ላይ ጠብቁኝ፣ አንዴ check ላድርግለት። እሺ reload አድርጌሎታለሁ። ቦነስ አራት መቶ ብር ይላል። አሁን reload አድርጌሎታለሁ። አልበራሎትም።
okay data ውን አላበራውም። ሌላም አለ።
እሺ ይሄ ግን reload አድርጌሎታለሁ። ቦነስ አራት መቶ ብር win አድርገዋል።
እሺ እሺ እሺ እሺ የኛው ደግሞ አስራ አራት
አስራ አራት
አስራ ዘጠኝ አስራ ዘጠኝ አስራ ዘጠኝ ሀያ አንድ ሀያ አንድ ሰባ አምስት ሰባ አምስት እሺ መስመር ላይ ጠብቁኝ። ይህንን check ላድርግ። እሺ ይሄኛው ደግሞ win bonus ስድስት መቶ ብር
ስድስት መቶ ብር ያው ቦነስ አንድ lost አሉት፣ ሁለቱ postponed ሆነዋል። ስለዚህ ሁለቱ ወጥተው ሁለቱ void ተደርገው የቦነሱ አራ- ስድስት መቶ ብር ማለት ነው።
እሺ ያኛው ላይ ስንት ነው?
ያኛው አራት መቶ
እሺ thank you።
ይሄኛው ደግሞ ስድስት መቶ እሺ እሺ እሺ እናመሰግናለን ስለደወሉ።
እሺ